እንዴ የስልኳ ነው እንዴ? እስኪ የስልኳ ልግባበት።
ይላል
hello ፍሬንዴ ሰላም ነው እግዚአብሔር ይመስገን ሁሉ ሰላም።
አለን አለን። እንትን ነበረ ፍሬ ምንድን ነው የ back office ልኬልሻለሁ ለስፖርት የሚሆን እሺ እና እሺ ሁሉንም እሺ shop ኦቹን ሂሳብ ምናምን ይሄ deposit withdraw ምናምን የምታይበት ያደርግሻል እና እንዴት እንደምትጠቀሚ ምናምን ለማሳየት እ የሆነ ሲመችሽ AnyDesk ላኪልኝና እንዴት እንደምትጠቀሚበት ምናምን የሚያሳይ እሺ እንትኑ እልክልሻለሁ አሳይሻለሁ በ AnyDesk ገብቼ hello hello
በ virtual AnyDesk ይሆናል ወይ?
አ በ- ደስ ባለሽ አንቺ ብቻ በኮምፒውተር በሆነ ኮምፒውተር ጋር ቁጭ በይና AnyDesk ላኪልኝና login አድርገሽበት የላኩልሽ account አለ አይደለ አዎ አሁን የላኩልሽን account login አድርጊበትና ከዛ AnyDesk እሺ።
ላኪልኝ ይቻላል እሺ እሺ እሺ እሺ እ- እሺ ፍሬ፣ እሺ እሺ ተተክ እሺ